ሄሎ አቤት
ማሴጅ ገብሎታል ገብቶታል እ እ
ማሴጅ አልገባም በስቤት አለ
በስቤት ነው ትክክል።
አው ማታ በቃ አንድ አራት መቶ ብር ላክ ታውቃለህ የበላው ብር ነበረ ታውቃለህ እ ቅድም ደውለህ ነበረ።
አው ቅድም ብዙ ጊዜ ነው ደውሎ አንድ አምስት ደቂቃ ጠብቀኝ አለች አዎ ከዛ በ- ወደ እንትን አሳውቀናል፣ ወደ ሳንቲም አሳውቀናል እና እሺ እነሱ ሆነ credit የሚያደርጉት እስከዛ ድረስ ጠብቀን ነው ያለው። አምስት ደቂቃ እሺ።
ምናልባት ከዛም በላይ ሊፈጅባቸው ስለሚችል
እሺ አምስት ደቂቃ ወደ ሀያ ደቂቃ አለፈ እኮ።
አዎ ይቅርታ ግን አሳውቀናል። ያው ዞሮ ዞሮ እነሱ credit መጠበቅ ነው ያለው አማራጭ።
እሺ አሁን አስገቢለታ አራት መቶውን ለሰውዬ በቃ ብሩን እፈልጋለሁ ታውቃለህ ችግር የለውም ይገባለታል፣ ግን ይቆያል ነው። እስኪ ለሳንቲም እኛ ልከናል ያለው message እና ትንሽ ጠብቀን፣ በጣም ይቅርታ message message ኡ ከገባ ብር ይቀበላል
እ እ
ብር ብር ከ account እኮ በቃ- ቀንሶታል። ከቤት ቤት ላይ እ ከቤት ቤት account እኮ ቀንሶታል አይደለ?
መ- አልመለስም ግን ቀንሶታል
ምን አው ወስዷል።
አው ከቤት ቤት account አው ወስዷል ቀነሰ እኮ እሱን ነው ወጣ እኔ የምልህ።
ጋር ወጣ ታውቃለህ ለሰውየው ማለት ነው ለ- ያ ቁጥሩ እ ለሱ ማሴ በቃ በቴሌ ብር ነው የላኩት ታውቃለህ አዎ አልገባም message ኡ ለሱ
አዎ ገባኝ።
ቁጥሩን ልነግርሽ?
account ላይ- አይ ነገርከኝ እኮ ቅድም ልኬላቸዋለሁ እኔ።
ገብቷል አዎ ነው አልገባም፣ ግን ለሳንቲም አሳውቀናለሁ።
ግን አይ ይገባል፣ message ይገባል።
አስገቢለት እሺ ከገባ ማለት ነው አዎ ችግር ለሱ የለም፣ አስገቢለት ይገባል።
እኔ message ካየው ይሰጣለሁ ብር እያለኝ ነው ለሱ በቃ ስለዚህ ልክ success ብሎ ወደ account ኡ እንደገባ message ይገባለታል። ችግር የለውም።
እኔ ልደውልለት ለሱ አዎ አይ ግን ይጠብቀው። አሁን ላይሆን ይችላል፣ ስልክ ትንሽ ሊወስድ ይችላል ጊዜ።
እሺ ላክሽ አለ አንቺ አዎ እኔ ልክ ያለው አይ ነው። እሺ፣ እሺ።